hello ሰላም ጤና ይስጥልኝ። ቤት ስፔስ ከዳር ነኝ። እባክዎን ልርዳዎ?
አምስት መቶ ብር ልኬ ሲቢ ሲቢ ብር ላይ እሺ
ወደ እንትን account ማለት ወደ ጫፓ አልገባልኝ እንትን የለም ድሮ ከሁለቱም የለም።
okay፣ እሺ የቤት ስልክ ቁጥር የደወልክበት ነው?
በዚህ ቁጥር ነው
እሺ ስንት ብር ነበረ?
አምስት መቶ ብር ነው።
መቼ ነው? ትናንት?
አሁን አሁን ነው የላኩት።
ወደ ቤት ቤት ነው ያስገባኸው አይደለ? እሺ የላከው አልገባም። እሺ ወደ ከየት ነበረ deposit ያደረከው? ወደ ቴሌ ብር ነው? ከቴሌ ብር ነው?
እንትን ነው ሲቢ ብር ላይ ነው።
ከሲቢ ብር እኮ እንትን የለውም ምንድን ነው አልገባም ወደዚህ። እሺ reject አድርጎት ወደ አልገባም?
ቤት አዎ ወደ ቤት ቤት account አልገባም። reject አድርጎት ወደ ሲቢ account ነው የተመለሰው። ሲቢን account ን check አድርገውና እዛ ላይ ነው የተመለሰው። እሺ failed ነው የሚለው። አንተ ራስህ እዚህ website ኡ ላይ account history ላይ ገብተህ ማየት ትችላለህ። የራስ እንትኑ ላይ ማለት የራስ የቤት ቤት account history ላይ።
እሺ እሺ እሺ ስለደወልክ ነው አመሰግናለሁ። መልካም ቀን።
እሺ